Hello ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እንትን ነው ባ- ባለፈው በአስራ አምስት በፈረንጅ አስራ አምስት አዎ በሳንቲም draw አድርጌ ነበረ እና ትናንትና መልስ ይሰጠ ለነገ ይስተካከላል ብላ ነበረ። አልተስተካከለም። አሁን ሳይሆን Okay። አሁን ሶስተኛ ቀኑ አይደል?
አዎ፣ አይደል?
ሶስተኛ ቀኑ ነው። አዎ አዎ አዎ።
በቃ መልስልሃለሁ ወደ Best Bet account።
እሺ እሺ። በቴሌግራም ላክልህ።
አይ በዚህ ቁጥር ነው ቁጥርህን ነው ስልክ ቁጥር አዎ፣ በዚህ በዚህ ቁጥር ነው በዚህ ቁጥር ነው።
እሺ። አንድ ይጠብቅ።
እሺ እሺ እሺ እሺ ሶስት ቀን ካለፈው መመለስ እንችላለን። እኛ በሳንቲም እሺ፣ የተደረገውም ማለት ነው። እሺ እሺ እሺ እሺ። አይ እሺ ይጠብቀኝ። አንድ አንድ ይጠብቀኝ።
እሺ አይ እሺ። እጠብቃለሁ።
ሶስት መቶ ነበር አይደል?
አዎ ነው Hello hello።
እሺ ተመልሶልሃል። እሺ
እሺ በጣም አመሰግናለሁ። በጣም አመሰግናለሁ።
እሺ፣ እሺ።
እሺ፣ አይ፣ እሺ።